Hello አብረችልን ሰላም ነው።
ሰላም ነው።
አንድ የትኬት ውጤት ትነግሪኝ?
ምን አልከኝ? አለብን የትኬት ውጤት አንዴ ንገርኝ እስኪ።
እሺ voucher code ኡን ንገረኝ።
አስራ ሁለት ሰላሳ ስምንት እሺ
ሰማንያ አንድ ሀያ አራት
ሀያ አምስት ብር ገብቶላል። እሺ
ሀያ አምስት ብር አዎ
እሺ፣ እሺ